hello ጤና ይስጥልን Best Bet ጤና ይስጥልን።
አለን አለን ሰላም ነው።
withdraw ነበረኝ አባቴ።
በዚህ ስልክ ነው በደወልክበት?
አዎ ሀያ ሺህ እና አስር ሺህ ነው።
እሺ ሀያ ሺህ እና አስር ሺህ አዎ
እሺ approved አድርጌልሃለሁ። አሁን check አድርጎ እሺ ገብቶልሃል። አባ
እንትን ማድረግ አይቻልም ግን እንደዚህ ከሚደውል ሁል ጊዜ ምን
ይሄ እንድጠቀ እንትን ይሄ ራስ ሲያወርድ አንዳንድ ጊዜ ራሱ የሚያወርደው የለም
አ ማለት ከአስር ሺህ ብር በላይ ምናምን ከሆነ ብዙ ጊዜ approved ስለሚፈልግ ያው እኛ ጋር መደወል አለብህ። ወይም ደግሞ በቴሌግራምም ትችላለህ። ወይ ፌስቡክ ወይ ቴሌግራማችን ላይ ገብተህ ዝም ብለህ እንደዚህ አድርጌያለሁ ብለህ ስልክህን ስትልክ approved ብለህ ስትጽፍ approved ይደረግልሃል።
እሺ አባቴ thank you ችግር የለውም።
thank you ችግር የለውም።